ጤና ይስጥልኝ ማሪ ፓፓ።
እግዚአብሔር ይመስገን። እንትና ፌሊሲ አይቼ ነበረ እንትን ፓስተር አደባባይ
እሺ፣ አዎ አለን።
አለ አለ።
አዎ ስንት ነው ባንክ የሚመቻቸው?
ፌሊሲ በምን አይነቱ ነው ያዩት?
በኖርማሉ ነው ያየሁት። ሁለት ሺህ ሞዴል ምናምን ነገር መሰለኝ። ነጭ ላይ- ከራሱ ምን አይነት ነው ያዩት?
ነጭ ነጭ
አለን ሁለት ሺህ ሰባት እሺ።
ሁለት ሺህ ሰባት ነው አዎ ሞዴሉ።
አዎ ሁለት ሺህ ሰባት እና ሁለት ሺህ ሁለት አለን።
ሁለት ሺህ ሁለት መሰለኝ።
እሺ ሁለት ሺህ ሁለት ስንት ነው?
በባንክ ነው በ cash?
በካ- በባንክ
በባንክ አራት ሚሊዮን ብር
ኧረ እሱ አይደለም ሌላ ነው። ተይማ ሌላ ቱዌሊቲ ቱዌሊቲ እሱ ነው ቱዌሊቲ ቱዌሊቲ
ቶቴሊቲ ዶልፊኑን አይደል እ ቶቴሊቲ ዶልፊኑን አይደል ዶልፊን ነው። አዎ አዎ እኮ አባት
ስንት ብር?
አ- በባንክ ከሆነ በባንክ ከሆነ አራት ሚሊዮን ብር ሌላ አለን ቶቴሊቲ ቶቴሊቲ ሌላ አለን በነጭ አንድ ነጥብ አራት የሚባል አለን
አይ አይደለም ሌላ ያረ ቅድም ነው ያየሁት ፎ እንትን ላይ ይሄ ቲክቶክ ላይ live እንትን እያለች አይቼው ነበረ።
እኮ እሱ ከሆነ አባት እኮ ስናሳይ የቆየ ነው ከሆነ አራት ሚሊዮን ብር ነው በባንክ ከሆነ
በ cash ስ
በ cash ከሆነ ሶስት ነጥብ ዘጠኝ
እሺ አይ አላ